Hello ጤና ይስጥልኝ። ቤተሰብ ጤና ይስጥልኝ።
አብሮ ይስጥልኝ።
የሆነ ትኬት ነበረኝና
እሺ
active ብቻ ነበር ያበላሽብኝ፣ ግን ቦነሱን አንሰጠኝም ብዬ ነው።
cashier code ይዘዋል የትኬት አዎ፣ አዎ።
እሺ ይንገሩኝ፣ ችግር የለም።
አስር ዜሮ ስምንት እሺ
ዜሮ ስምንት ብለዋል።
አ ሀምሳ ዘጠኝ ዘጠና አንድ
ዘጠና አንድ አዎ።
እሺ እሺ አሁን ታርሙሉታል። ሰማንያ ብር ተመላሽ አለው።
እሺ በቃ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
እሺ